ሄሎ ጤና ይስጥልኝ ቅድስት ነኝ።
የሳሎን ቼክ እንድታደርጊ ወደ ከስዊት ወርልድ ወደ መከቢያ ግቢ እንሄዳለን። ሄሎ።
እሺ ወይ ወይ እሺ ቆይ አንዴ እሺ
ስንት ኖርደን ነበር?
ሰማንያ ሰባት ስልሳ አራት
ሰማንያ ሰባት ስልሳ አራት እሺ ቼክ አደርገዋለሁ።
እሺ የተራራቀ ስለሆነ
እም።